ማለት ሄሎ ሄሎ ጤና ይስጥልኝ ቅድም ሄሎ ቅዱስ ሰማንያ ሁለት ሀምሳ ሁለት ሰማንያ ሁለት ሀምሳ ሁለት ሀምሳ ሁለት ምን ሆነ complete እንደዚህ ነው። ድራይ ምግቡን driver ይዞት ሄዶ ነበር።
ኮምፕሊት አ ማን ነው ስምህ ብሩክ ነኝ።
ብሩክ አ ከገ ልጅ አለም order ኡን ይዞት ሄዶ ነበር እና ልጅ አለም እስኪመጣ ወርደ- ጠብ- እስኪመጣ ጠብቀና ውሰድ ተብዬ ነው። አ
በቃ እሺ እንልልሃለን ትንሽ እሺ እሺ አዎ